ምን አመት አለው ያልሽ መሰለኝ ጤና ይስጥልኝ ጤና ጤና
ጤና ይስጥልኝ
ጤና
ሰላም እባላለሁ ከአሪፍ ፔ ነው የምደውለው አቶ ሰላም ነህ?
አደ- ሰላም እባላለሁ ከአሪፍ ፔ ነው የምደውለው
ከምን ፍሪ ከአሪፍ ፔ አሪፍ ፔ financial technology አቶ አደረጀው ጀንበር ኖት yes ጤና ይስጥልኝ የደወልኩት ታህሳስ ሶስት ወይም December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነው። ዝግጅቱ አሪፍ ፔ በሚሰጣቸው አገልግሎቶች ላይ የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚያስመረቅበት ፕሮግራም ነው። ዝግጅቱ የሚሆነው ከጠዋቱ ሶስት ሰዓት እስከ አምስት ሰዓት ሲሆን ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
ምንድን ነው ሲልግኝ እንደገና
ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄደውን የአሪፍ ፔ ሶስት ዜሮ ዝግጅት ላይ እርስዎን ለመጋበዝ ነው ደንበኛችን።
ምንድን ነው አላማ
አሪፍ ፔ በሚሰጣቸው አገልግሎቶች የጨመራቸውን እንዲሁም ያሻሻላቸውን አገልግሎቶች የሚ- የሚመረቅበት ፕሮግራም ነው። እዛ ላይ ተገኝተው እርስዎ እንዲሳተፉ ነው የት ነው የሞላሁት ምንድን ነው?
ምናሉ።
የት ነው የሞላሁት?
እርስዎ ሞልተው አይደለም ደንበኛችን፣ እኛ እየጋበዝ ነው።
ነው አዎ። ስለዚህ በዝግጅቱ ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይመች- ይመችዎታል?
እና- አምባሳደር ነው
የኢትዮጵያ ብሔራዊ ቲያትር ቦታው ቦታ ኢትዮጵያ ብሔራዊ ቲያትር አምባሳደር አለ እንዴ? ጥቁር አንበሳ
ጥቁር አንበሳ ሌላ?
ሳይደርስ ብሔራዊ ጋር ማለት ነው። ኢትዮጵያ ብሔራዊ ቲያትር
okay እና ምንድን ነው መስፈርቱ ለመግባት
ያው እርስዎ የሚገኙ ከሆነ text ይላክሎታል። እዛ ላይ link- link ኡ ላይ ገብተው reserve ነው የሚያደርጉት።
register
አዎ ከኛ በኩል text ይላክሎታል። እዛ ላይ text ኡ ላይ link አለ፣ reserve ያደርጋሉ። ይመ- ይመቾታል። በዝግጅቱ ላይ ለመምጣት ይመቸኛል አዎ
በጣም ጥሩ ጊዜ ሰጥተው። ስላዳመጡ እናመሰግናለን። መልካም ቀን ይሁን።
ያው